ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎን ደግሞ
አብሮ ጤና ይስጥልኝ እህቴ የሆነ ጫዎች ነበረ
እ ላክቼ ነበረ አስር ሺህ ቴሌብር?
ላክቼ ነበረ ቴሌ- አዎ፣ በቴሌብር ላክ በቴሌብር ላክ ላኩለትና እሺ አልመጣልኝም አልመጣልኝም።
ወደ ቴሌብር ነው ወይስ ከቴሌብር ነው? ወደ ቴሌብር ነው ያስገባኸው የላከው?
አዎ፣ አስር ሺህ ብር በዚህ አዎ፣ አስር ቁጥር ሺህ ነው?
ብር። አዎ በዚህ ቁጥር ነው እ፣ ግን ይጫወት ነበረ። ከዛ እንደገና ሶስት መቶ ላኩ እህ ምንም አልመጣልኝም። ትናንት መቼ ማታ ነው መቼ ነው?
ትናንት ትናንት ማታ እሺ ትንሽ ጠብቀኝ።